ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎዬ የምልበት ሕይወቴ ጊዜ አጣ እፎዬ የምልበት ሕይወቴ ጊዜ አጣ የትዝታ ስሜት ልብ ላይ ነዳጅ የትዝታ ስሜት ልብ ላይ ነዳጅ አይጠፋ ምን ጊዜም ይዳፈናል እንጂ አይጠፋ ምን ጊዜም ይዳፈናል እንጂ ታዝኝልኝ ነበረ ብታይኝ በእውነቱ ታዝኝልኝ ነበረ ብታይኝ በእውነቱ ከሰውነት ወጣው ትዝ ብሎኝ የጥንቱ ከሰውነት ወጣው ትዝ ብሎኝ የጥንቱ ትዝታሺ በርቀት የሚወረወረው ትዝታሺ በርቀት የሚወረወረው በድንገት ገባና ልቤን ቦረቦረው በድንገት ገባና ልቤን ቦረቦረው እህ በማለት እድሜን ልጨርሰው እህ በማለት እድሜን ልጨርሰው ባይን እያየሁሽ ነው ሆዴን የሚብሰው ባይን እያየሁሽ ነው ሆዴን የሚብሰው እህ ማለትን ማንም አያውቀውም እህ ማለትን ማንም አያውቀውም ከልብ ውስጥ ገብቶ ካላስጨነቀው ከልብ ውስጥ ገብቶ ባላስጨነቀው ወየው ጉድ ስንታለ በሆዴ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ ወፊቱን አርዳችው ክንፏን አኖሩልኝ ወፊቱን አርዳችው ክንፏን አኖሩልኝ ስበር ኖራለው መቼም አልሆነልኝ ስበር ኖራለው መቼም አልሆነልኝ ሁልጊዜ ከላይታችን የሚባዝነው ሁልጊዜ ከላይታችን የሚባዝነው የጎደለው ሞልቶን ይሆናል ብዬ ነው የጎደለው ሞልቶን ይሆናል ብዬ ነው ላላለልኝ ነገር አጉል ከመልፋቱ ላላለልኝ ነገር አጉል ከመልፋቱ ይሻለኝ ይሆናል አንገቴን መድፋቱ ይሻለኝ ይሆናል አንገቴን መድፋቱ አልበታለሁ የከፋው ሰው ሲሄድ ስንቃዬን ስልቻም የከፋው ሰው ሲሄድ ስንቃዬን ስልቻም ጊዜ እንኳን የለውም የመሰናብቻ ጊዜ እንኳን የለውም የመሰናብቻ የከፋው ሰው ሲሄድ ኑሮ የመረረው የከፋው ሰው ሲሄድ ኑሮ የመረረው አይዞህ አይዞህ ብሎ የለም የሚያስቀረው አይዞህ አይዞህ ብሎን የለም የሚያስቀረው ሰው ሁሉን ቀልፎን ተኝቶ ይልፋል ሰው ሁሉን ቀልፎን ተኝቶ ይልፋል ልቤ ሰው ቤት ገብቶ መውጫቶ ይልፋል ልቤ ሰው ቤት ገብቶ መውጫቶ ይልፋል ልቤን ደቁሱና ላኩልኝ ዱቄቱን ልቤን ደቁሱና ላኩልኝ ዱቄቱን የማይችለው ስፍራ ማንግባለው ጥንቱን የማይችለው ስፍራ ማንግባለው ጥንቱን እህህ ወየው ጉድ ስንታለ በሆዴ እህህ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ ጠይም ባየሁ ቁጥር አንቺ ነሽ እያልኩኝም ጠይም ባየሁ ቁጥር አንቺ ነሽ እያልኩኝም በጉጉት ርሃብ ተጠብሻለሁኝ በጉጉት ርሃብ ተጠብሻለሁኝ እንደምን ነው አይንሽ ጥቁርና ነጩ እንደምን ነው አይንሽ ጥቁርና ነጩ እንደ ባለ ስልጣን ቆራጩ በላጩ እንደ ባለ ስልጣን ቆራጩ በላጩ በተልባ የበላሁ ጮማ የተመኘው በተልባ የበላሁ ቅቤ የተመኘው በሽታ ሆንሽብኝ ጤናማ ላገኘው በሽታ ሆንሽብኝ ጤናማ ላገኘው በሽታ ሆንሽብኝ ጤናማ ላገኘው